የዘ ዘርና ነባር በግዕዝ የአገባብ ቃል በዘ ስለ እንደ እምዘ እንደ ከ እንዘ ሲ ሳ ስ እየ ቸልታ እንዲህ ዘ የ ያ በ ወደ ዘዘ እየ ካእብ ዘርና ነባር እንዚናዙ የሀገር ስም ከረዙ የሰው ስም ከርዙ መስቀል ሳልስ ዘርና ነባር መላዚ ሰማይት ተከዚ ወንዝ አጋዚ ገዢ ከረዚ የሀገር ስም ኮራዚ አውራጃ ገአዚ የሀገር ስም ራብዕ ዘርና ነባር ሎዛ የረድኤት ቦታ መርኬዛ የሰው ስም መዓዛ ሽታ ሰኬዛ ፈፋ የሀገር ስም ሰኬዛ ፍላጻ ራዛ ራዛ የበዳ ዶሮ ቤዛ መድኃኒት ዋጋ ቤዛ ስለ ፈንታ ስለ ፈንታ ብህንዛ እንቢልታ ብኤዛ ድፋሳ ብእዛ ዛጉፍ ብእዛ ቃጭል ጸናጽል እልጃውዛ እልዛውዛ የኮከብ ስም ኦዛ በደለኛ ከረቤዛ የሴት ብልት ኪዛ ፍላጻ ዛውዛ የኮከብ ስም ጉዛ ጭላት ጊዛ እንቁ ጋዛ እቃ ቤት ያገር ስም ጋዛ የጸብ ምንጭ አዘቅት ጠረጴዛ መንደር መንበር ሰደቃ ሀምስ ዘርና ነባር ማእዜ መቼ እሚእዜ እንግዲህ ከእንግዲህ ወዲህ እንባዜ ልብ ማጣት ዜዛዜ ደስታ ይእዜ አሁን ዛሬ ገንዜ ያገር ስም ጊዜ ጊዜ ፍርዛዜ ደስታ መቀማጠል ሳድስ ዘርና ነባር ሐዝሐዝ ረግረግ ሀብዝ እንጀራ ሐንገዝ ቅንድብ ሐዋዝ መልካም ህምዝ መርዝ ህምዝ ጭፍራ ህምዝ ምድር ወይ ደነግጹ መሰረታት ህምዝ ዲዮስቆሮስ ህንባዝ ባላ ምሰሶ ግንድ ህንዝዝ ሞፈር ለውዝ ሽቱ አንድ አይነት ፍሬ መቅለዝ መጥረቢያ መቁለዝ መቆጥቆጫ ገጀሞ መአሃዝ ከል አጥር ቅጥር መክረዝ ሽግር መውጠልዝ ካራ መግነዝ ከፈን ሳጥን መግዝዝ መጋረጃ መጥለውዝ ካራ ምሁዝ ቅምጥል ተጫዋች ምሳመዝ ፉርኖ መጋገሪያ ምዑዝ ሽታው ጥፍጥ ሰመዝ ዲፎ ስማዝ መቃ ስንደዶ ስማዝ ቄጠማ ስማዝ እንዶድ ሰኦዛዝ ድንዝዛት ቀርመዝ ጥንቡዝ ወቦ ዘይብሉ አጥላስ ቄፋዝ ያገር ስም ቅንፍዝ ጃርት ቁዝ ያገር ስም በለዝ ጽኑ ቡኤዝ ቡዝ የሰው ስም ቤዝ አጥቢያ ኮከብ ተሙዝ ጣዖት ሐምሌ ተበረዝ ሽንት ተክሪዝ መጽሐፈ ጵጵስና ነይሩዝ የዓመት መጀመሪያ ወር ነቀዝ ነቀዝ አራዝ ልብስ አርዝ ዛፍ አንገዝ ብብት አዚዝ ጽኑ አፌዝ የወርቅ ስፍራ አሩዝ የለበሰ የተሸለመ ከመዝ የውሃ እናት ከመዝ እንዲህ ክሩዝ መርዝ ኮርዝ መስቀል ኩርዝ ተረንተራ ውጉዝ ልዩ ደምረዝ እንቧይ ድንባዝ ባላ ድንባዝ የበገና መምቻ ድንጉዝ ጥምጥም ስራ ጸጉር ገበዝ ዳር ገውዝ የኮከብ ስም ገውዝ የኮካ አይነት ፍሬ ገውዝ ሽቱ ጋዕዝ ክርክር ጋዕዝ ጓዝ ጥራዝ ጥራዝ ዘ በሳብዕ ዘርና ነባር የለውም አርእስት እንጂ መንዝዞ መቅበዝበዝ መጥፋት መዝምዞ ማሸት ተአንብዞ ልብ ማጣት በአረብ ዚዞ የቁጥር ሰንጠረዥ